ጤና ይስጥልኝ ጉዳይ ሀና እባላለሁ። ነው እሺ፣ ጤና ይስጥልኝ።
አብሮ ይስጥልን።
እንትን ነበርማ የዚህ ፖሊስ ጣቢያው ጋር ምናምን ብላችሁ አመልክታችሁን ጠፋብን።
እሺ፣ አሁን እርስዎ የት አካባቢ ነው ያሉት?
እ፣ ምንድን ነው የሚባል ቤ- ከፔፕሲ ፊት ለፊት የሆነ ፖሊስ ጣቢያ መግቢያ የለም ኮብልስቶን፣ አዎ፣ እሱ ጋር ነኝ። እሺ፣ በየት በኩል ልምጣ?
በእሱ ጋር ቀጥታ እንደመጡ ፖሊስ ጣቢያውን አለፍ እንዳሉ ዘጠና ስድስት ሰባ አምስት ጉዳይ አዎ።
የሚል በር ያገኛሉ። እዛ ነው የሚገቡት። አንኳኩቶ ይግ እሺ፣ ቀጥታ straight እንትን ያለው ነው የሆነ መኪኖች ምናምን ወደ ታች ያሉት አዎ፣ ፖሊስ አዎ፣ ጣቢያ ወደ ታች
ፖሊስ ዝም ብዬ ጣቢያ ልግባ ነው ያለ- ወይስ ወደዚህ እኮ ወደ ቀኝ ልታጠፍ ወዴት?
አይ አይታጠፉም። ቀጥታ ነው የሚመጡት፣ ቀጥታ ይመጣል?
ያገኙታል።
እሺ።
አዎ።
እሺ፣ እሺ፣ ወደ አመሰግናለሁ። ቀጥታ ነው ታገኘዋለህ።